አይደለም refund ይገባል። ሄሎ
ሄሎ፣ አቤት።
ሰላም፣ ከ ChipChip ነበር የምደውልዎት።
እሺ፣
ይቅርታ ያልመጣ product ነበሩት?
አዎ፣ ምን ነበረ?
ፓፓያ ፓፓያ። ለነገ እንዲመጣልዎት ለማድረግ ነበር። መቀበል ይችላሉ?
ቅዳሜ አይሻልም? በቅዳሜ አድርጉልኝ። እሺ፣ ቅዳሜ ስላለው ቤት Okay። ነገ አይችሉም?
ነገ ስራ ነኝ።
Okay፣ በቃ እሺ። ስለዚህ ቅዳሜ ወይ ለቅዳሜ እሑድ ከሁለት ነው። አዎ፣ Okay። የት ነበር location የሞሉት?
አያት ጸበል።
አያት ጸበል። በቃ እሺ፣ ለቅዳሜ እናደርጋለን።
እሺ፣ እሺ።
እሺ፣ እሺ፣ መልካም ቀን።